ስልም አዲባባ
ሄሎ
ጤና ይስጥልን።
አብሮ ይስጥልን። ተሲ እንትን አንድ ቆይቷል፣ ግን ሰባተኛ ወር ላይ ምናምን ሀያ ሶስት ላይ የለጠፋችሁት ዘጠና ሁለት ሞዴል turbo መሰለኝ one HD ኮብራ ይኖራል።
ማነች ዲ ኮብራ ኮብራ ቀይ ኮብራ በሀያ ሶስት ሰባተኛ ወር ሀያ ሀያ ሶስት ሰባተኛ ወር ላይ
እሺ፣ ቆይ አንዴ ይጠብቅ ይጠብቅ።
እሺ እሺ ልጅ እኮ ገና ገና ያለው
አባት
ሄሎ
እኮ burgundy ው አይደለም ማለት one ኡ five ኡ አይደለም።
አይ እንትን እኔ ጋር ነሽ?
አዎ አዎ።
okay ቀይ ቀይ ኮብራ አስራ ዘጠኝ ዘጠና ሁለት
እሺ ቁጥር ልስጦት ዜሮ ዘጠኝ አስራ አንድ
እሺ ናሲን ጠይቁት ዜሮ ዘጠኝ አስራ አንድ እሺ ሀያ ስድስት
ሀያ ስድስት አዎ እሺ
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ሀያ ስድስት ዜሮ ዘጠኝ ዘጠና አዎ እሺ እሺ